አምስት መቶ
ሌላው ጤናስ እንዴት ነው ነው የምንረዳ?
account create ለማድረግ አስቸገረኝ።
እሺ
በዚህ ቁጥር ስታስገባ ዘጠኝ ብለህ ጀምር መጀመሪያ።
okay ዘጠኝ ብዬ ልጀምር።
አዎ፣ ችግር አዎ፣ እሺ፣ password ምን አለ?
ስታስገባ ደግሞ መስፈርት አለው። ስምንት character መሆን አለበት። ከስምንቱ character ውስጥ ደግሞ አንድ ቁጥር፣ አንድ capital letter እና አንድ symbol ደግሞ መኖር አለባቸው። ሶስቱ ማለት ነው ከስምንት ውስጥ አድርጌያለሁ። አንድ ካፒታል አድርጌያለሁ። hashtag ም አስገብቻለሁ።
ቁጥርም ክተት ብዛት ደግሞ ስምንት መሆኑን አረጋግጥ።
ስም- ከዛ በኋላ ስልክ ቁጥርን ስታስገባ ደግሞ ዘጠኝ ብለህ ጀምርና ይከፍትልሃል። register የምትለዋ ብትል active ትሆናለች።
okay forget አድርጌም እኮ እንትን አይደለም password አድርጌ ነው already ተከፍቶበታል። ከ- በዚህ account እሱ አዎ፣ check ያደርግልሃል። check check ያደርግ- ተከፍቶ የሚያውቅ ነው።
እዚህ ቁጥር ሳይሆን በአስራ ሁለት ቤት ነው።
በዚህ አልተከፈተም።
በአስራ ሁለት ቤት ነው።
በአስራ ሁለት ነው የተከፈተ። አዎ።
እሺ፣ አሁን ከደወልክበት ቁጥር አልተከፈተም። እሺ አዎ።
በለው እንዳልኩ ቅድም እንዳልኩ ተከታና step ኦቹ register ስትለው register የምትለዋ button active ትሆንልሃለች።
እሺ እሺ
ግን የለም።
ሌሊሴ